አንዱ አካል ፍቅር መለየት ግን ጥሎት አለው በግማሹ ደስታን ሐዘን ጥሎት በደስታ ሐዘን በሳቅ ፈንታ ለቅሶ የመረዶ ፍቅር በእንባ ተለውሶ ማሪ ብዬሻለው ሞት ብሻለው ያስታራቂ ያለ እርዱኝ እባካችሁ ብቸኛዋን ፍቅሬ አምጡልኝ ይዛችሁ ያጋጣሚ ነገር ወይ ቀረቦ ዶሎ ልቤ ከዳሽ እኮ በነዋ አይተታሎ ማሪ ብዬሻለው ሞት ብሻለው ሰው ሁሉ ስህተትን የማይሰራ የለም። የአንድ ቀን ጥፋቴ ማሪኝ ተገደለም በደሬን ረስተሽ ማርኮ በይኝ ፍቅሬ በናፍቆት ሰንሰለት እንዳልኖር ታሰሬ ማሪ ብዬሻለው ሞት ብሻለው ጸጉርሽን ኮፍሽ በአልማዝ ማበጠሪያ ይሁንልሽ ለአንቺ ስምሽ መጠሪያ በስም መጠራቱ ለአንቺ አንስሻልና የቆንጆች ንግሥት እንዲያው በደፈና ቆዳ የተገፉ ይሁንልሽ ጭናማ ስጋ የሚደገም ለአንቺ ከተስማማ ቆዳ የተገፎ ይሁንልሽ ጫማ ስጋ የሚደገም ላንቺ ከተስማማ አጥንቴን ይብረደው ራቁቴን ልሂድ ካንቺ የበለጠ አላገኝም ዘመን ማሪኝ ብዬሻለው ሞት ብሻል ማሪኝ ብዬሻለው ሞት ብሻለው